የድሪንክ ህይወታን ለማከል በኩል የምረዳሁት
ጅማ በረራ አልፎት ነበር እና ገስኪያ ናይስ
አሎ
ወይ ጅማ እንዴት ዋልክ?
ትክ ትኬት ፈልገው ነው
አይ፣ አይ፣ በ- እንትን ነው በረራ አልፎን ነው ከጀ- ከእንግሊዝ የመጣ ሰው ነው እና እም
አሁን ወደ ጅማ ለመሄድ እ፣ ያው ተቀጥቶ ማለት ነው።
እሺ ስንት ሰዓት ላይ ነው ያለው
እሺ ለዛሬ ነው የፈለጉት ሌሎት ዛሬ? አ እሺ ግን ት- ትኬቱ ነ- ነበሩት እጆት ላይ ነበር አለ አለ ትኬት number አለ።
okay እን- እንደዛ ከሆነ እሺ ሌሎት እናንተ ነው እዛ ያለውን በረራ ከዛ በኋላ ማስቀየር ይችላሉ እሺ ንጌት፣ የካሉት እሺ አባ thank you ንገረኝ። እሺ አባት፣ እሺ ያየሁለት ነው አንተ ጋር የጠብቁኝ።
እሺ አባ፣ እሺ።
አንድ ሰው ነው አይደል አ እሺ ደርሶ መልስ ነው ወይስ መሄጃ ብቻ ነው የፈለጉት
መሄጃ ነው አ፣ ጠዋት አንድ ሰዓት ላይ ነበረና እም ለሁለት አምስት ጉዳይ ጅማ የሚገባ ነበረና ረፈደ ተኝቶ።
okay እሺ እሺ ዛሬ እሺ ዛሬ እ፣ ከዚህ በኋላ ያሉትን flight ኦች አራት flight ኦች አሉ።
አራት flight አለ ከዚህ በኋላ አዎ አ- okay።
አራት ሰዓት ከአስር የሚነሳ አለ። አምስት ሰዓት ከሀምሳ አምስት የሚነሳ እና ዘጠኝ ሰዓት ከሰላሳ አምስት የሚነሳ በረራ አለ።
okay። ስለዚህ አምስት አራት ከ- አራት ከስንት የሚነሳ አለ?
አራት ሰዓት ከአስር
አራት ከአስር አለ። እሺ አዎ።
ቀጥሎ almost አሁን አልፏል። እሱኛው በረራ አ- አምስት ሰዓት ከሀምሳ አምስት የሚነሳ አለ
አምስት ከሀምሳ አምስት የሚነሳ አለ።
አ፣ እና ዘጠኝ ሰዓት ከሰላሳ አምስት
ዘጠኝ ከሰላሳ አምስት አዎ
የትኛውን እናድርግ? አ የከሰዓቱን እናድርግ። ዘጠኝ ከሰላሳ አምስቱን እናድርግና book አድርግ። ትንሽ ቄሮ ለማርያም ታደሰ እሺ፣ አዲስ book ነው የምናደርግለት
አይደለም ቅጣት አለው አይደለ? already የተቆረጠ ትኬት ላይ እሱን በእኛ ነው የ- እንትኑ ትኬቱን ከኛ ነው እንደ የቆረጡት
ሆ አይደለም የእኔ ጌታ okay እንደዛ ከሆነ ማለት ነው exchange ከሆነ የሚፈልጉት የቆረጡት ቦታ ለምሳሌ ከ Ethiopian Airlines ከሆነ የቆረጡት እዛ ኦንላይን ላይ ደግሞ ነው የቆረጠው።
ከየት ከየት ኦንላይን ላይ ነው። ኦንላይን ላይ extend እናድርገው።
በራሱ ነው የቆረጠው አ
እሺ እንደዛ ከሆነ አንድ ደቂቃ ሌሎት እም። ኦንላይን ላይ ነው አይደል የቆረጥከው?
እያየሁለት ነው እሺ አንድ ደቂቃ ይጠብቁኝ እሺ አባቴ እሺ እሺ። እ፣ እስከዛ P PNR number ይሰጡኛል ደንበኞች ይዘውታል
ምን እንት- እንትኑን P- PNR number አዎ ሶ- እንትን ኮድ ናቸው ሶስት እ፣ alphabet ኦች በ capital letter የተቀመጡ
ኮዱን ነው ይቅርታ ስድስት አዎ
የትኛውን ነው?
እ፣
ET ET ጠዋት ያለፈው ET እሺ ሁለት ሰላሳ አንድ ነው።
ሁለት ሰላሳ አንድ እሱ የ flight ኡ እንትን ነው እሱ ወይ ደግሞ እንዲህ አድርጉልኝ እ፣ ትኬት ነምበሩን ይንገሩኝ